ሌላኛው ስፖርት ነው እባክዎ የሚለዳው
ብርቄ ቅዳሜ ዕለት እስካሁን አልገባልኝም። ፔንዲንግ ብሎ ነው የቀረው እና ስታት የለኝ ስናል
ቴሌግራም ላይ ልከዋል።
ልክ ያለው ቴሌግራም ላይ ልኬ ጠዋት ስልክ ላክልኝ ብሎ ስልክ ልኬ ነበር። እስካሁን አልተስተካከለልኝም።
በዚህኛው ስልክ ነው አዎ አዎ በ- በሱ ስልክ
እሺ፣ ተላልፎለታል። መልስ ስናገኝ እናሳውቆታለን።
አዎ፣ እሺ እሺ